hello hello ጤና ይስጥልኝ። hello ጤና ይስጥልኝ። Best Bet ረድኤት ነኝ።
ተረዱ ደህና ነሽ?
ሰላም ጤና ይስጥልኝ። እንዴት ነው?
ሁ- ሁሉ ሰላም?
ሁሉ ሰላም?
በዓል አሪፍ ነበር?
በጣም
አዲስ አበባ ከበርሽ?
አዎ፣ አዲስ አበባ።
እኔ የምልሽ ሶዶ ቁንጦ የሚል shop እሺ
ዘግቶብኛል። በተለይ ልኬ ነበረ እሺ፣ አልተመለሰልህም?
አልተመለሰልኝም። በእናትሽ ረጅም ሰዓት ሆነ።
እሺ፣ ሶዶ አይደለ?
ሶዶ ቁንጦ ኦኬ፣ ባክ ኦፊስ ላይ እ
ጃር ነው አይደለ?
ጀራ እሺ፣ እሺ፣ ሶዶ ማን ነው ንገረኝ።
ቁንቶ ቁንቶ ሶዶ ቁንቶ ቆንጆ። እሺ፣ አዎ፣ ሙሹ ብር ብዙ ብር ሰርቶ ነው ኢንቲቲ ኖት ነብል ያለ ያለው።
በቃ እሺ፣ ይኸው አሁን እከፍልልሃለሁ።
እሺ እናቴ፣ አሳውቂኝ ከፈትሽኝ በኋላ።
ስም ማን ነው? ስምህ ንገረኝ።
አቶ ተስፋ ሚካኤል ተስፋ መስፍን።
ሚካኤል። okay፣ ሐዋሳ ተስፋ።
ተስፋ ዋሳ okay፣ አወኩ። እሺ የዘወትር ደዋዮች okay። አዎ፣ እሺ አባ ከፈትሽልኝ። እሺ እናቴ።
እሺ